እንዲቀማት ብዬ መሀል ሰውነቴ የሸጨቅነው ፍቅር የያዝነው በተስፋ ነፋስ እንዳይገባው በወሬ እንዳይጠፋ አይ የማነሳሳሽ የማነሳሳሽ የማነሳሳሽ ነግቶ እስከሚመሽ አይ ሳብሰለስልሽ ሳብሰለስልሽ ሳብሰለስልሽ ቀኑ መሸልሽ አይ ወጣቷን አገኘኋት ብሏን አይ ወጣቷን አገኘኋት ብሏን አገኘኋት አገኘኋት በዘንጌ ጠቅሼ ደጉር ተላብሼ አገኘኋት አገኘኋት በዘንጌ ጠቅሼ ደጉር ተላብሼ አይ በአካል አይቀረም አይ መች ቦታው አይ መች ቦታው ወይ በመንፈስ መከተል አይ ይታይ ውለታው አይ ይታይ ውለታው አይ እንዴት ነሽ አይባል ወይ በሰዎች መካከል ወይ በሰዎች መካከል አይን አይቼሽ ልመለስ አይ አይን አይከለከል አሃን አይን አይከለከል ይፋ እስከሚወጣን እስቲ ታወቅ በሰው በሚስጥር ጠብቂው ወሬ እንዳያፈሰው የሆዴን ልነግርሽ ላገኝሽ ቸኩዬ ልጠብቅሻለሁ አዩ አላዩኝ ሚስጥራችን መውደዳችን ሁሉ መውደዳችን ሚስጥራችን ሁሉ ሚስጥራችን ሁሉ መውደዳችን ሁሉ በዘንግ በሽመሉ በድብቅ እንዲቆይ የኔና አንቺ ነገር በድብቅ እንዲቆይ የኔና አንቺ ነገር ማንም እንዳይሰማ በቅኔ ልናገር ማንም እንዳይሰማ በቅኔ ልናገር ሁሉም በምሳሌ በሰበብ ማውራቴ እንድትረጂም ነው አንብበሽ ከፊቴ ሁሉም በየልቡ ያውቀዋል ጭንቀቱን ሸሽገው ያቆዩት ፍቅር መጣፈጡ አይ ላቀንቅንልሽ ላቀንቅንልሽ ላቀንቅንልሽ